jemand Flüchtlinge überkommen, eller da? Eller? አቤት ሬዲዮ ሄሎ፣ ደንበኛችን ድምጾት በጣም ርቋል። ኔትወርክ ያለበት ቦታ ሆኖ መልሰው ይደውላሉ። ይቅርታ ደንበኛችን ድምጾት ምንም እየተሰማን አይደለም።